ሄሎ ሄሎ፣ ሰላም ጤና ይስጥልን። ችፕችፕ አብሮ ይስጥልን።
አብሮ ይስጥልን። ሰላም።
እሺ ሄሎ ሄሎ፣ አቤት፣ እየሰማሁ
እ እንትን እሺ፣ እ፣ የእንትኑ እ፣ አስመይት የሚል ትዕዛዝ አዘን ነበረ።
አዎ፣ ምን ስታተስ ላይ ነው ያለው?
አስማየት የሚለው እ፣ ሪፋንድ ጠይቀዋለሁ።
አዎ እሺ፣ አስ- አዎ refund ጠይቀን ነበረ። ም- አሁን እ፣ refund ይደረግልዎታል፣ ትንሽ ይጠብቁ።
አሁን ነው።
አስተላልፈናል። አዎ፣ እሺ እሺ፣ እሺ፣ እናመሰግናለን።
መልካም ቀን። እሺ።
እሺ።